Ah, buona Elmara.
ሊሚት ዲቦራ ነኝ እባክዎ የምንወጣው
እዛ አካውንት ወደ ቴሌብር ዊዝድሮ አደርጋለሁ ብዬ በቮቸር አድርጌ ነበር። ቮቸር አካውንት ደግሞ የለኝም። ቅድም ቤዛ የምትባሏ እንደ አይነት ፕሮሰሱን እንትን ቴሌግራም ላይ እልክልሃለሁ ብላኝ ነበር። እንዴት እንደሚመለስ አላከችልኝም። በጣም ጥሩ።
እሺ ማን ነው እ፣ ስም ቴሌግራም ላይ
ኤቢ እም?
ኤቢ
ኤቢ አዎ፣
እሺ ወይ hi ቤዛ ብለህ ትልክላታለህ ከዛ ትልክልሃለች ላኩ ላኩ ላኩ ልከህላት አይተዋለች፣ አትመልስም። አሁን
ኤቢ ነው በ- የማንቸስተር ዩናይትድ ነው profile ክ okay፣ ይሄኛው በዚህኛው አይደለም። በ okay sorry፣ ቴሌግራም account ኡ ሌላ ቁጥር ነው የኔ።
እሺ እኮ የላክልን hi ብለህ የላክልን በየትኛው ነው
አ፣ በአስራ ሁለት ቤት የሆነ አስራ ሁለት ዜሮ ስድስት አስራ አንድ ምናምን profile ኡ የማንቸስተር ዩናይትድ ሎጎ ነው አይደለም።
ኤቢ ነው የሚለው አልከኛል
ኢቢአይ ኢቢአይ
እሺ አልመጥ እስቲ ስልኩን ሳትዘጋው ሀይ ብለህ ላክልኝ